Hello ጤና ይስጥልኝ ቤት ስዊት
ወደ ቴሌ ብር ከአካውንቴ እንትን ብዬ ነበር እስካሁን አልገባልኝም።
withdraw ነው ወይስ deposit ነው? deposit ነው withdraw ነው?
withdraw
withdraw ነው። አሁን በደወልክበት ቁጥር ነው ቤት ስዊት የምትጠቀመው?
አይደለም ሰላሳ ሌላ ነው?
ሰባት ሰላሳ ሰባት
እሺ
ሰላሳ ሰባት ዜሮ ሰባት እሺ ስልሳ ሁለት አርባ አራት
አሁን ነው withdraw ያደረከው? ዛሬ ነው አይደለ?
ዛሬ ነው። ቅድም አንድ አስር ሺህ ብር አደረግኩኝ። ከዛ Okay።
ድጋሚ ስድስት ሺህ ብር ሳረግ አስር ሺህ ብሩ ገብቷል፣ ስድስት ሺህ ብሩ አልገባም።
Okay እሺ። ወደ ደጀኔ ጸጋዬ የሚል አይደለ አካውንቱ?
አዎ ሰባ ዘጠኝ ሰባ ሶስት ስልሳ ስልሳ አዎ
እሺ confirm አድርጌልሃለሁ። ቻፕ በቻፓ ስለሆነ withdraw ያደረከው ትንሽ ይቆያል፣ ይገባልሃል። ትንሽ ቆይተህ ሞክረው።
እሺ።